አለ የሆነ ሜዳ አለ ትልቅ ሜዳ እዚህ ጋር ባለ ያለው ሁለት ነው ስላሴ እና ሚካኤል ሶስት ሄሎ ማርያም ጋር ሶስት ነው ያለው ቀይ
ሄሎ
ሄሎ ሄላው ፖላንድ ነበር
አዎ እሺ መልሰው እሺ መልሰውና አሳውቀን እሺ
እሺ ወደ ጣፎ order ይዤ እየሄድኩ ነው በቃ መልሰውና ደውልልን
እሺ እሺ እሺ ሌላ ቤተክርስቲያን ማለት ትችላለህ ኪዲ